Hello?
Hello.
Hello?
Hello Hello?
Hello ይሰማል።
አቤት አቤት።
ለመመዝገብ ነበረ ምን ነበረ?
ዩቲዩብ ያስተምር የለ እሸቱ?
አዎ አዎ አዎ እሱ ላይ ለመመዝገብ ግን ኦንላይን ካለ ብዬ።
አዎ ኦንላይን አለ።
እሺ ምንድን ነው የሚያስፈልገኝ?
እ፣ ለሶስት ወር ያህል ነው የሚቆየው class ኡ።
እሺ እ፣ ያው ክፍያ ከፈጸምሽ በኋላ screenshot አድርገሽ ትልኪልናለሽ።
እሺ
ከዛ ስምሽን፣ ስልክ ቁጥርሽን፣ የከፈልሽበትን የደረሰኝ slip፣ email account ሽን አድርገሽ ትልኪልናለሽ።
እሺ ከዛ በ email link እንልክልሻለን ማለት ነው የምትማሪበት።
መልካም። ወራዊ ክፍያው ስንት ነው?
ወርሃዊ ሳይሆን ክፍያው ባንዴ ነው።
አንድ ፓኬጅ ነው። እሺ አ ባንዴ አስራ አምስት ሺህ ብር ለሶስት ወር ያህል ማለት ነው።
እሺ በቃ እሺ፣ አመሰግናለሁ። መልሼ እደውላለሁ። እስኪ አንዴ እሺ እሺ።
አመሰግናለሁ።